ቤት
አቤት ሰላም ነው አለን ሰላም ነው አለን። ኤፍሬም ነኝ ከአርባ ምንጭ።
እሺ ኤፍሬም አሁን አውሪቼ ነበር ቴሌግራም ላይም መረጃ ላይ ልኬ ነበረ።
እሺ ምን ነበር አቶ አጠገባችን ላይ የሆነ በፊት ሌላ ድርጅት ነበር የሚሰራው።
አዎ አሁን እኛ የሰራን ያለ የእኛም በስቲ ቤት ኳላ አስገቡ።
እሺ የማን ሾፕ ነው ቴሌግራም ላይ ጽፍልኛለ ሾፕ ኔሙ
እ፣ እኛ አጠገብ በተከፈተው ማን ነበር ሾፕ ነው ሰል- ካሸር ሰላም ነው የሚለው ሰላም ትኬት ላክልኝ እስኪ ቴሌግራም ላይ ልክ ያለው ትኬት።
እሺ ቼክ አድርጌ አሳውቃለሁ እሺ እሺ እሺ